Hello ጤና ይስጥልኝ። ቃል ኪዳን ከ Best Bet ምንድር ነው
ትናንትና የቆረጧት ነበረች እና ተለቀቀችው።
እሺ cashier code ኡን ንገር።
ኦንላይን ነው የቆረጡትኝ እና cashier code ሳይሆን ID number ኡ ልንገርሽ።
እሺ ከታች cashier code አለው እሱን መንገር ይችላሉ። እሺ
ኦንላይን ላይ ነው የለውም። በወረቀት ስንቆርጥ ነው ከታች cashier code ያለው። ID number ኡ ልንገርሽ።
እሺ ይንገሩኝና check ያደርጉታል መጨረሻ ላይ። ችግር የለውም ይንገሩኛ። ትኬት ID ው
እሺ ሶስት እሺ A
እሺ ሀምሳ ዘጠኝ
እሺ C
እሺ አምስት D እሺ
አሁንም አምስት D እሺ
ሰባት ሰባ ስምንት
እሺ
ሰባ ሁለት ሰማንያ ሁለት
እሺ
EF
እሺ አርባ አራት
እሺ አንድ ጨዋታ ብቻ ነው አይደል?
አንድ ጨዋታ ብቻ ነው። አዎ።
እኮ እሺ ይታረምና አሳውቆታለሁ፣ እደውልለታለሁ አንዴ።
እሺ እሺ